బాగా జడ్జి బోనస్ చేసుకుంటే
Hello, ጤና ይስጥልኝ።
አብረሽ ጥልህ እንዴት ነህ አባቴ?
እ፣ ከዘር ከወዲያጅ እሺ ቆይ አይ ላገናኝ። ዛሬ እኛ ትኬት ስላልሆነ ትኬት ለሚሰሩት ላስተላልፍልሽ። እሺ ትንሽ ጠብቀኝ።
አ፣ ዛሬ አይሰራ ማለት ነው።
ኖ አይ ይሰራል ይሰራል። አንዴ የም- ወደሚያስተናግዱክ ላስተላልፍልህ። አንዴ ትንሽ ጠብቀኝ።
እ፣ መልሼ ልደውል።
አይ አይደለም፣ ቆይ እዚሁ አትዝጋው። እሺ።
अच्छा एक पड़ोस उधर देगा कोई
ሄሎ वो यहाँ पे አቤት ትኬት ነው አይደለ? አቤት टिकट ना እሺ፣ አንዴ ካሽር ኮዱ ንገረኝና ቼክ ላድርግልህ።
असर
እሺ
सामने
እሺ፣ አስር ስልሳ አምስት असर
ድጋሚ አስር
हम እሺ፣ ሀምሳ ሶስት
बगा अल्कोहल में असर እኮ सामने አስር असर ስልሳ አምስት አስር ሀምሳ ሶስት अल्कोहल እሺ፣ እሺ፣ አንዴ እ፣ ይሄ ስድስት ጨዋታ ነው loss የሆነው። እሺ፣ ተመላሽ የለውም።
ስንት ጨዋታ ስድስት
እሺ እሺ፣ አመሰግናለሁ።
እሺ፣ እሺ፣ መልካም ቀን